Hello ጤና ይስጥልን አራዳ ባንክ ሂላ ሂላ ሂላ ጤና ይስጥልኝ አብሮ ይስጥልን።
አራዳ ማርት ነው አዎ ከአሪፍ ፔይ ነበር የምደውለው እሺ እናቴ ይቅርታ ስሞትን ማን ልበል መቅደስ
እሺ በ POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመ ችግር ካለ ለመጠየቅ ነበረ አሁን ራሱ እያየሁት እየሰሩበት ነበረ። cashier ኦቹን ጠይቃል አሪፍ ይሰርቷል። አሁን እየሰራችበት ነበረ ይ አሁን ራሱ ቆርጦበታል።
እሺ ደንበኛችን በ wallet እየተጠቀሙ ይሆን
wallet
በ wallet ነው ወይስ በካርድ ነው እየተጠቀሙ ያሉት በ- በካርድ ነው።
በካርድ ነው አዎ።
እሺ ደንበኛችን ምናልባት ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን እሺ በፊት ላይ ያስቸግሮን ነበረ አሉ። አሁን ደግሞ ዛሬ ሰርቶልናል አሉ።
እሺ በፊት ምን ነበር ያስቸገራቸው
connecting ብሎ መሰለኝ ዝም ያልኩት
connection አልሰራ ብሎ?
አላቸው። አዎ እና አሁን ደግሞ ያው አሁን እያየኋት ነበረ ሰርቶበታል።
እሺ ደንበኛችን አመሰግናለሁ።
እኛም እናመሰግናለን ችግር ከተከሰተ ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን እሺ እሺ መልካም ቀን ይኸውላችሁ።